ነፍቅር ነኝ።
ሰላም ነው።
ሰላም እንዴት ነው?
በዚህ ነው የምናሳውቀው
አዎ በዚህ ነው።
እኮ ሀምሳ ሀምሳ ሶስት
ምን አልከኝ? ኪሎ
ሀምሳ ሀምሳ ሀምሳ ሶስት እሺ። ምንድን ነው
ወርደ ይወጣል ሀምሳ ሀምሳ ሶስት እሺ።
ይሰራል።
ሄሎ ሄሎ፣
አዎ አይሰማም።
አሁን ይሰማኛል። ምን አልከኝ?
ምግቡ እስካሁን አልደረሰልኝም።
የት ምግብ ቤት ነው?
ሊትል ቻይና
ወይኔ ኔትወርክ። ሄሎ
አቤት።
ወይ ሄሎ።
አይሰማም እንዴ?
አሁን ይሰማል ይሰማኛል እኔ
እኮ ሊትል እሺ።
ቻይና የት ምግብ ቤት ነው? አልከኝ?
ሊትል ቻይና ሊትል ቻይና እም፣ እሺ፣ አስተላልፍላለሁ። እሺ እሺ